ጤና ይስጥልኝ።
አብሮ ይስጥልኝ።
ከአርፌ ነው የምደውልልዎት። ማለት ይባላለሁ። አቶ ባይሉ ነው።
ሴት ከአርፌ ነው የደወልልዎት።
ስሞች ነው መስመር ላይ ያሉ?
እ?
እሺ፣ ከአሪፌ ነው የደወልልዎት። አሪፌ
እሺ፣ አሪፌ የገንዘብ ማስተላለፊያ መንገድ።
እሺ።
እሺ፣ እርሱ አቶ ባይሉ ኖት?
አ
እሺ፣ ደንበኛችን የደወልነው ስለ ጥሪ ማዕከላችን ያሉትን አስተያየት ስለ አገልግሎቱ እሱን ለመጠየቅ ነው። የተወሰነ ጊዜ ይኖሮታል?